ጤና ይስጥልኝ ኢትዮ ቴሌ በራም ልጅ አማካሪ ለበኩት የምንድረው
ፕሪየን ፈልጌ ነበር። አሁን ጊዜ ምን አሉኝ?
ፕሪየን ጉዞ ፈልጌ ነበር ከየት ወዴት?
ከአዲስ አበባ ወደ ባህር ዳር።
እሺ አንድ ደቂቃ። ለመቼ ነው የፈለጉት?
ለዛሬ
ዛሬ ላይ ያሉ በሮች ሙሉ ናቸው።
እ?
ሙሉ ናቸው።
ግን እኮ አንድ ቅድም ደውዬ አለሉኝ ነበር። ሰዓት አስራ- አስራ አስራ ና ብሎኝ ነበር።
ስንት ሰዓት?
አስር ሰዓት ና ብሎኝ ነበር።
ማነው ስሞት?
ሰሊም
እዚህ እኮ አይደለም መጋችን ላይ አስር ሰዓት ላይ እኮ መገኘት ያለበት እዛ ነው የኢትዮጵያን ኤርላይንስ በረራው ላይ የሚከፈለው እዛ ነው እ እ?
እ? ቅድም ደውዬ ነበርና አስር ሰዓት ላይ ተገኝ ብሎኝ ነበር። አሁን አሁን ወደ እሱ እየመጣሁ ነበር ወደ ሪፖርት።
አይወሎት ያዳምጡኝ። ፌናር እ።
ልኬሎታለሁ አ የሆነ ኮድ ልኬሎታለሁ ኧረ አልገባልኝ ኮድ ቴሌግራም ላይ አልገባልኝ እንኳ
ማነው ሰው ስሙ ሰሪ ሰ- ሰ- ሰሊም ጀንበሩ አየለ ልኬሎት አይተውታል። YK GCLS የሚል ኮድ ልኬሎት አይተውታል።
እ፣ እሺ እሱን ኮድ የላኩሎት ኤርፖርት ሂደው እንዲከፍሉና እንዲሄዱበት ነው። አስር ሰዓት ላይ እዛው ከፍለው እዛው ነው የሚሄዱት። አሁንም እሱም ቅርብ ቃል- ከሆኑ መሄድ ይችላሉ እ?
እየመጣሁ ነው። አሁን እየመጣሁ ነው። ደርሻለሁ። ወደ ወደ
እስኪ የሚደርሱ ከሆነ ለቼኪን ሂደው ያናግሯቸው።
እሺ እሺ
እሺ ደውል። አመሰግናለሁ። መልካም